ታች ታች እሺ
ሄሎ አዳነች።
ዮኒ አቤት ቀለሙ።
የእንዳለ ኮምፒውተር ግን ያለ የእንዳለ ኮምፒውተር ቆይ የትኛው ኮምፒውተር ነው? ቆይ አንዴ ቆይ እዛው እም፣ የት ነው ስለ አንደኛ እንትን ቆይ አይ ያላገኘ ነው ልንገረው። ቆይ
እሺ ቆይ አንዴ ቀለች ያ የማይከፈል የማይከፈልበት ስለሆነ ችግር የለውም እ አዎ እማ እሺ
እ፣ እንዳለ
ቦታው እኮ የለም ኮምፒውተር እንዳለ የእንዳለ ኮምፒውተር ዮኒ አቤት ቀለች ቦታው ላይ እዚህ የሚቀመጥበት ላይ እኮ ኮምፒውተር የለም የእንዳለ ኧረ አለ የለም ዛሬ እየነው እኮ አሁን የት ያስቀመጥከው በለው የትኛው ምስል ስልሳ ዋጋውን ልነግርህ ነው። አርባ ሺህ አንድ መቶ ዘጠና አምስት ማለት Core i3 አሮጌው ማለት ነው። ቤት በፕሪንተሩ በኩል ያለው ፕሪንተር ላይ ነበር የለም እኮ በፕሪንተሩ ኮምፒውተር ስር ያለው ፕሪንተሩ ጋር ያለው ኮራይ ስሪ መላክ
መሀል ያለውን ተውና
መላክ ቢሮ አዘብ- መሀል ላይ ያለውን ተውና ዳር ላይ ጥሩ ሉል ስትሰራበት የነበረው ዳር ላይ ያለው አላ አዎ እሱን እሱን ኮምፒውተር የእሱን ኮምፒውተር ሲሪያል ማለት ነው።
እሺ አሮጌው ማለት ነው ዞሮ ዞሮ አ እሺ እሺ እሺ ሌላስ ሌላስ ቀረ ችግር የለውም በአንቺ አገኘዋለሁ። ይኸው እዚህ። እሺ እደውልልሃለሁ በቃ ሌላ አዲስ ነገር ሲኖር እሺ